ሰላም ጤና ይስጥልን። ጭብጭብ እባክዎ ምን ልወድ ነው?
እንደምን ዋልሽ የኔ እናት?
ሰላም አለንም።
ባለፈው የሆነ ቁጥር አስመዝግቤ ብር ይመለስላችኋል ብላችሁኝ ነበር፣ አልተመለሰም።
ok refund ነበረኝ ነው የሚሉኝ አይደል?
አዎ አዎ፣ የኔ እናት
በዚህ ስልክ ነው order ያደረጉት?
አይ እነግርሻለሁ፣ ስልኩን ይንገሩኝ። እሺ 09 11 እሺ 52 52 ዘጠን- 96 20
ok ተካ በሚል አዎ አዎ። የሽንኩርት ነበር አይደለ?
አዎ ሁለት ኪሎ ሽንኩርት አጠቃላይ 68 ብር።
አዎ ይቅርታ በጣም እሺ። ዛሬ ይመለስልዎታል። አሁን አሳውቅልዎታለሁ።
እሺ እኔ ታመሰግናለሁ።
ሶሪ። እሺ መልካም ቀን።
እሺ